ልናገር ከመሻው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር ልናገር ከመሸ ልደር ለእውነት ከሆነ ግድ የለም ሞቼም ብቀር አልኩና ቃሌም ፈራው እንደገና ቃል ሰው ይሰብራልና ቃሌም ፈራው እንደገና ቃል ሰው ይገላልና ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ቃል አደረ ሰው ግን ባፉ ቃል ሰው ገደለ ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ቃል አደረ ሰው ግን ባፉ ቃል ሰው ሰበረ ሰው የቃል ስራ በቃል እጅ የተሰራ ስጋው ነው የቃል ጥራዝ በቃል አፍ የወጣ ነው ነፍሱ ሰው የቃል ትንፋሽ ሕይወትን ባይለ ቃል የበራች ናት የቃል ኩራዝ ከፀሐይ ከሰማይ ቃል ከቀደመ ካለም እንግዲህማ እውነቱ ከቃል በላይ ኃይል የለም ሰውን በተሰጠው ቃል ዓለምን ሁሉ ያጠፋል በሰው ያደረው ግን ቃል ዓለምን ደግሞ ያድናል አጀብ በዚች ዓለም ሰውን የሚያነሳ ሰውን የሚጥል እንደ ቃል የለም ሰው ባፉ ቃል ሰውን ልክፍ ዓለም ጥመም ሰው በቃሉ መልካም ቢጽፍ ምድር ቅንን ቀና አጀብ በቃል ዓለም ሰው ባያውቀው ያንደበቱን የአፉን ቀለም ፈጣሪ ቃል በሰው ገላ እንዳደረ ሰው መልሶ በራሱ ቃል ሰው ገደለ ልናገር ከመሻው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር አልኩና ቃሌም ፈራው እንደገና ቃል ሰው ይገላልና ያ ደሃ ያ የሀብታም ቤቱ ዘበኛ ሲጠብቅ ቀንና ሌት የማይተኛ ላስተዋለ ልብ ላለ ላወቀው ያን የሀብታም ቤት ሳይሆን ቃሉን ነው የጠበቀው እኮ ቃል አይደለም ወይ መጀመሪያው ማንስ ነበረ ቃል አይደለም ወይ የፈጠረ ሰማይ ከምድር ቃል አይደለም ወይ የወረደ ከድንግል ሊያድር ቃሌም ብፈራው አይደለም ወይ ፈሪሃ እግዚአብሔር ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ቃል አደረ ሰው ግን ባፉ ቃል ራሱን ገደለ የአፉን ያወቀ እግዚአብሔርን ከነፍሱ አስታረቀ እውነት ካፉ ያፈለቀ ህይወት ፍሬን ዘርቶ አጸደቀ ሰው ቃሉ እንጂ የበላው ሆዱ ገነት ላይ አገባው ንጥቂያው ወይ ቅሚያው እኔ ልናገር ሽሚያው ላንወጣ ከማጡ የሚሉት ላያጡ ጣቶች አፍ አወጡ post ቃል ሳይመርጡ አፍ በዛ ቃል ጠፋ ፍቅር አንሶ ሆድ ከፋ ሁሉም አወኩኝ አለ ቃል ረክሶታች ሆነ ልናገር ከመሸው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር የአንገቴን ክር ቃሌን አልፎ ላይ ገዛው ብር ከእውነት ዛፍ ስር እንኳን ሰው በቃሉ ያድራል ትል ጊዜም ዘመነ ደመረ ጨመረ አፍም ከአደባባይ ዋለ ቃልም ባከነ ፈጠነ ቀጠነ ሰው ወርዶ በፌስቡክ ማለ ዘመነ ስልክ ዘመነ smart ዘመነ type ዘመነ ጣት ዘመነ like ነው የ like ጥማት መስታወት ላይ የውሸት ማአት መስታወት ዋሸ መስታወት ዋሸ መስታወት ዋሸ መልካም ልክም በ filter የታሸ መስታወት ዋሸ በጊዜው መስታወት ዋሸ የአገር ሰው መስታወት ዋሸ ቃል ሸጥ ብሎ ሰው በቁሙ ቃዠ መስታወት መስታወት አየ መስታወት ዝና በመስታወት ናኘ መስታወት መልኳን በመስታወት ዳኘ መስታወት ቃል ተሰብሮ ተገኘ ገበያ ገበያ ቃልን እንደ ሸቀጥ ቃል ከሚሸጥበት ውሃ ሲገል ቀድሞ ያስቃል የሰው ልጅ አፍ ከባር ይጠልቃል emoji emoji ከአንገት በላይ ልከን ተወሻሽተን ግን በአይን ላንተያይ ቆይ ቆይ በየት ቆይ በየት ቆይ emoji emoji ከአንገት በላይ ወደድኩሽ ይላታል ልብ ልኮ ልቧንም ሳያይ ቆይ ቆይ በየት ቆይ በየት በየት ልናገር ከመሸው ልደር ለእውነት ከሆነ ግድ የለም ሁሉም ቢቀር ልናገር ከመሸው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር አልኩና ቃሌም ፈራው እንደገና ቃል ሰው ይሰብራልና ቃሌም ፈራው እንደገና ቃል ሰው ይገላልና ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ቃል አደረ ሰው ግን ባፉ ቃል ሰው ገደለ ይሁን ለእኔ ትውልድ ሮፍናን